Hello hello ጤና ይስጥልኝ ቤተሰቦች።
አቤት አይሰማም?
ይሰማል። እሺ ምን እንርዳዎት?
Best Betting ላይ በአንድ team ጥዬ ነበረ
Okay እሺ፣ አንዴ እና ጠብቀኝ።
ቦነስ አልሰጠኝ አለ።
እሺ እሺ፣ አንዴ ጠብቀኝ፣ transfer ላድርግልህ። እሺ
እሺ በምን አውቆ ነው ስማ፣ በምን አውቆ ነው transfer የሚያደርግ?
ጤና ይስጥልን Best Bet።
አ፣ ሰላም ነሽ? በአንድ ቡድን ወድቄ ነበር።
እሺ cashier code ኡ ንገረኝ።
አ፣ cashier code ኡ አስራ አንድ እሺ
ሀያ ስምንት እህም፣ ሀያ ሁለት እሺ ዜሮ ሶስት
እሺ ለቆልሃል። እሺ bonus check አድርገው።
ስንት ብር ነው? ስንት ብር ነው?
ስድስት መቶ ሰማንያ ብር።
አሻ ድምፅሽ ያምራል በጣም።
አመሰግናለሁ። መልካም